አልቦ ለሌላው ሌላዊ ሄሎ ተቋረጠ እና የእርሱን group share ያደረጓቸው ቴሌግራም ላይ link ኡን ከዛ እነሱ join ይላሉ። ዛሬ group complete ከሆነ ነገ ነው የምንልክሎት።
ዛሬ ካለቀ ለነገ ማለት አዎ፣ ነው። እንትን ጥራቱ እሷ እንዴት ነው?
ጥራቱ አስተማማኝ ነው። maybe እርሶ product ኡን ተቀብለው ቅር ያለውስ ነገር ካለ በዚህ ስልክ ደውሎ ያሳውቁ። በንጋታው ቆንጆ ነገር እንልክታለን ቀይረን ማለት ነው። ቅር ያለውስ ነገር ካለ
okay፣ እሺ። ምን ምን ላይ እዛ ላይ ያለ ሁሉም ያለ እዛ ላይ ያለ የሁማ አለ።
እሺ፣ እሺ፣ ግራ ያጋባውስ ነገር ካለ መልሰው ይደውሉልን።
እሺ፣ እሺ፣ መልካም ቀን።